hello ሰላም ነው እማ
ሰላም
እንትን ሱቅ ለመመዝገብ ነበር።
ኪራ እንትን ነው ኪራይ ነው።
አዎ ኪራይ
እሺ ለምንድን ነው የፈለጉት?
እ፣ ለንግድ
እኮ ለምን ንግድ
መብራት ቤት ምናምን።
መብራት ቤት አዎ
እሺ። ስም
እሺ። ሶፊያ ስምሽን እ?
ሶፊያ ሳኒ።
ሶፊያ
አዎ
እሺ ስልክ
ዜሮ ዘጠኝ አስራ ሁለት እም፣ አርባ ዘጠኝ እም፣ ሰማንያ ሁለት ሀምሳ ስምንት እሺ ይደወላል